Hello?
ጤና ይስጥልኝ።
አቤት
አቶ ኤርሜስ አቤት።
ከአሪፍፔ ነው እየደወልኩ ያለሁት።
ሰላም ነው? እሺ አሉ።
አሁን አሁን ደውለው አንድ ሺህ ብር deposit አዎ፣ አድርገው አዎ።
እንዳልገባሎት አሳውቆ አዎ፣ ነበር።
አዎ።
በእኛ በኩል ታይቶሎት ተስተካክሎሎታል። እ, ነው።
የ betting site ኡ ወደዛ ገብቷል እና update ይደረግሎታል።
እሺ ሌሎቹን ውስጥ እንዴት ነው የማደርገው? ሌላም ብዙ አለች።
screenshot ኡን ነው የሚልክልን በዛ ከዛ እዚህ ጋር ደግሞ ደውለው እኛ ጋር ነው የሚያሳውቁት መጀመሪያ።
ችግር የለም። ስለዚህ ይሄኛው የ- የ- አሁን የቅዳሜው ግን አሁን ይገባል፣ ይስተካከላል።
አዎ በእኛ በኩል አስተላልፈልንሎታል። እነሱ update ያደርጉሎታል እዛው betting site ኡ ላይ።
እነዚህ betting site የሚባሉት ግን የ- የት ነው ያሉት? አድራሻ ቤ- ቤ- እንትን ላቸው እንደ ቦታ እንደዚህ ሰውን ሲያበላ ከሰው ሲወስዱ ችግር የለም። እሺ ተይው፣ ችግር የለም። ማየ አመሰግናለሁ። ያንቺን እሺ።
እሺ እናመሰግናለን።
ስለዚህ መልካም ይጠብቃሉ። እስከዛ እስከ ማታ ልጠብቅ አይደል?
አዎ update እስከሚደረግ ትንሽ ይጠብቁ። ሌሎቹንም ግን ቴሌግራም ላይ ላኩልን።
አረ ችግር የለም እልካለሁ። ምንም ችግር የለም። በተለያየ ስልክ በሁለት ስልክ ነው የተበላሁት። እልካለሁ። እሺ አመሰግናለሁ።
ከመያችን ስልክ ቁጥሩን ትክክለኛ